ሄሎ ሄሎ
ሄሎ ወይ አይሰማም?
ይሰማል ይሰማል። ዮናስ እንዴት ነህ?
አ ሰላም ነው።
እንዴት ነህ? አለን እግዚአብሔር ይመስገን። ከቤት ቤት ነው? እሺ ልደውልልህ።
አ ገብቶኛል ገብቶኛል።
እሺ አሁን ለመክፈት እየሞከርክበት ያለው ቁጥር ከዚህ በፊት ቤስት ቤት አካውንት ተከፍቶበታል እንዴ?
አርስ ጅምር እኔ ዲስታር ነበር የምጠቀም ግን እንዴት እንደዛ እንዳለኝ ግራ ገብቶኛል።
እሺ እስቲ ምን ብለህ fill out እንዳደረግከው information ኑን አንዴ screenshot አድርገህ ትልክልኛለህ?
already ገብቼ ምናምን ቁጥርህን ያስገባኸውን ቁጥር ምናምን እነሱ እነሱን እንትን ብለህ ላክልኝ። እሺ screenshot አድርገህ ላክልኝ።
እሺ እሺ እሺ